Hello
Hello፣ ሰላም ጤና ይስጥልኝ። ድንቅ ልጆች ላይ እንትን ማድረግ ነበር። አንድ ጎበዝ ልጅ አይቼ ህጻናት እና እሷን አድራሻዋን ስሟን ምናምን አላውቀውም፣ ግን ምናልባት link ኳን እልክላችሁ እና ምናልባት ማግኘት link ላይ ይላኩልን።
ምናችሁ ላይ ልላክላችሁ? የእኔ ስም በዚህኛው አሁን በደወልኩበት ነው። ሌላ ቁጥር አለ?
አይ በሌላ ቁጥር እሺ ዜሮሶስት አስራ አንድ አስራ አንድ አንዴ፣ እሺ ሊያዘው በዛ በሌላ ስልክ። እሺ አንዴ ይቅርታ። እሺ ዜሮ ዘጠኝ አስራ አንድ ሄሎ